ሄሎ ተመስገን
ወይ
አሴብ ትለዋለህ አንዴማ አሴብ ትበለኝም አንዴ
አሴት ብሏል። እኔ አይ ድጋሚ ሪኩዌስት አድርጓል። ዲስኮኔክት ላድርገው።
አዎ አዎ እሺ ወጥቻለሁ።
አሁን የመጣ የለም አሴብ ስሜት አረፍኩሽ ነው። መጣልሽ okay waiting እያለ ነው
ወይ AnyDesk ኡን አንዴ ዘግቼ ላብራው።
አይገባማ
ኤ- AnyDesk ኡን ቆይ አንዴ ዘግቼ ልክፈተው።
እሺ በቃ እሺ እሺ ስጨርስ ንገረኝ okay ይሄ ሁለተኛው display ነቀልከው
አዎ ያኛው ቲቪ እምቢ ሲለኝ እሺ ደግሞ ነቀልኩት ከ mini PC ላይ።
okay አዎ አይ እንትን አለ አስቸጋሪ እዚህኛው ጋር ስከፍተው ወደዛኛው ነው የሚሄደው እና
አንቺ ጋር display አያደርግም ሁለተኛውን?
አያረግም አሁን የላክልኝ ቅድም ይሄ እንዴትኩ
አዎ main display ያኛው ስለሆነ እዚህ ጋር የሆነ ነገር ስጋት ወደዛኛው ነው የሚሄደው እና እስቲ ቆይ አሁን ስለዚህ ሜ- በዚህ check እናደርገዋለን
እሺ እሺ እሺ አሁን AnyDesk ከፍቻለሁ። request ላኪ።
እሺ እሺ እኔም ገርሞኛል ቅድም ተሳሳየው እየተነካ ነው እንዴት ነው ሄሎ
ወይ እየተነካ ነው አ- አይደለም ማንም እየነካው አይደለም እ ራሱ ነው ይሄ እንትን እያለ ያለው አኑ አይ ጭራሽ አላስነ ክሊክ አላስደርጋለኝ እንጂ
እዚህ ጋር ማንም እየነካው አይደለም፣ ግን ከርሰሯ ትንቀሳቀሳለች።
አዎ እኮ እኔ ነኝ ግን እምቢ አለ አሁን ይሄኛውን ጌሙን ልመርጠው ስራ አላረገው
ኦኬ ምን ላድርግልሽ? ከዚህ አስቲስት ላድርግሽ ወይ እስኪ run ታደርገዋለህ እስኪ ያኔ ሞክርም አንተ
እኔ ጋርም click አያደርግም።
አውራታው
አሃ አሁን ማድረግ ጀመረ መሰለኝ። ሞክር እስኪ አሁን ሞክር ይሆን ይሰራል?
አይ አይመጣም
ኦኬ እሺ አንዴ ቆይማ አንዴ እዚህኛው ላይ ጀነሪኩ ላይ ነው አዎ right click ከዛ እ?
ኦፕን ኦፕን ኦፕን እንደዚህ ነው display የሚያደርገው።
እኔ ጋር ግን በጣም አይገርም
አንቺ ጋር display አያደርግም?
አዎ መጀመሪያ የነበረውን desktop ላይ ብቻ ነው image እያሳየ ያለው more events ምናምን የሚል ሰማያዊ screen
TeamViewer አለው እንዴ
እ እ ሲም ቪወር አለ ካ
ኢንቬር አለው
እስኪ ድጋሚ አስብ ትበለኝ አ፣ ይሄኛውን ያጠፉት ሌላ ልከፍ
ኦኬ ዲስኩል ነው አዎ አዎ ኦኬ እሺ
አልመጣማ።
አልመጣም ነው። አሁን አዎ መጣ።
መጣ።
አዎ።
connect እስከሚያደርገን ይቆያል። አሁን እኔ ከምንም አልመጣም። አስር ዘልታ
እኔ ጋር connect አድርጓል። ደቂቃ እየቆጠረ ነው።
እስኪ ቲቪውን አብረህ ተላክልኝ ወይ
ችግር okay፣ እሺ፣ ቴሌግራም ላይ ላከኝ። ቅድም ቴሌግራም ላይ okay፣ እሺ እንትን